ሄሎ ስልን ዶንኪቲቭ ነው። ምን ልበል?
ሴሚሲ አካባቢ ኮሜዲያን እሸቱ ስታንዳርድ ስታንዳርድ ኮሜዲ ያቀርብ ነበር። የቱ ጋር ነው የሚያቀርቡት?
ሴሚ ኢኮኖሚክ አሶሲዬሽን ህንጻ
ከሴሚሲ አጠገብ።
አዎ። እና ልመዝግበውት?
አረ ህጻን ነኝ። አስራ አስራ ሶስት አመቴ ነው። አይ ተደው ደውዬ ነው።
ምን አሉኝ?
አስራ ሶስት አመቴ ነው። አይ ቦታ ለማስያዝ ልጠይቅ ነው። የዛኑ ቀን መጥቼ ቦታ መያዝ አልችልም።
እና አሁን ትመዘገባለህ ወንድሜ። ልመዝግብህ አሁን?
አይ አሁን እንኳን አትመዝግበኝ፣ እመጣለሁ የዛን ሰዓት። በየዛን ሰዓት መጥቼ መመዝገብ አልችልም።
እሺ እሺ
እሺ በቃ አመሰግናለሁ። ሰላም በል እሸቱን።
እሺ አላዘር መለሰ እንዴት ነህ? ፒስ ነው ይበል ብሏል። በል እሺ እሺ እሺ ቻው። እሺ ሄሎ፣ ጤና ይስጥልን። ዶንኪቲቭ ነው የደወሉት።